Hello.
ሄሎ Hello.
ወይ ሰላም ጤና ይስጥልኝ።
ሰላም ነው? ውይይት ነው አላደረገ ዛሬ እኮ ምንድን ነው ችግሩ እ፣ ይሻ- በምንድን ነው እምቢ አለ?
እ?
በምንድን ነው እምቢ አለ
ወደ በቤስቲቪ ነው እኮ? ወዴት?
ምንድን ነው?
በቻፓ ወደ ነው ደብረ- ሳንቲም።
ሳንቲም አዎ፣ ትንሽ ሲሳሙ እያስቸገረ ነው። እሺ ሳንቲም ወንድሜ፣ ትንሽ ታገሱን። እሺ።
ሲስተማ አዎ አዎ፣
እና ይስተካከላል።
ይስተካከላል። አዎ አይ